ቆጥሬ ማልዘልቀው አለብኝ ውለታ ስንቱን አሳለፍከኝ አሻገርከኝ ጌታ እንቆቅልሾቼን ስለፈታህልኝ ክብር ይዤ መጣው ኢየሱስ ተቀበለኝ። ክበር ጌታ ክበር ጌታ ክበር ጌታ የኔ መከታ ንገስ ኢየሱስ ንገስ ኢየሱስ ንገስ ኢየሱስ ስምህ ይቀደስ የደረቀብኝ ልምላሜ አግኝቷል ኢየሱስ በቁስል ቁስሌ ተፈውሷል ያዘንም ጉርጉሮ የተቀየረ አፌን ሳቅ ሞላው ደስታዬም ጨመረ ክብር ኢየሱስ ስል ደስ ይለኛል ልቤ በደስታ በሐሴት ይሞላል ክብር ኢየሱስ ስል ደስ ይለኛል ልቤ በደስታ በሐሴት ይሞላል ክብር ጌታ ክብር ጌታ ክብር ጌታ የኔ መከታ ንገስ ኢየሱስ ንገስ ኢየሱስ ንገስ ኢየሱስ ስምህ ይቀደስ ሰባሪው ኢየሱስ ስላለፍከ ፊቴ መንገዴ ቀና ወደቀ ጠላቴ ግርም ይለኛል ባንተ መታየቴ አይገባኝ ሳለው ሕይወትን ማግኘቴ ጌታዬ ሁሌ እባርክሃለ ምስጋና ዘውትር በአፌ ውስጥ ነው ኢየሱሴ ሁሌ እባርክሃለው ምስጋና ዘወትር በአፌ ውስጥ ነው። ቆጥሬ ማልዘልቀው አለብኝ ውለታ ስንቱን አሳለፍከኝ አሻገርከኝ ጌታ እንቆቅልሾቼን ስለፈታህልኝ ክብር ይዤ መጣው ኢየሱስ ተቀበለኝ። ክበር ጌታ ክበር ጌታ ክበር ጌታ የኔ መከታ ንገስ ኢየሱስ ንገስ ኢየሱስ ንገስ ኢየሱስ ስምህ ይቀደስ ተረት አይደለም ቆሜ የማወራው በዜማ ቃሌን የምደረድረው ብዙ ውለታ ስለዋልክልኝ ነው። ባይሆንም እንኳ ስለሚገባህ ነው። እንዲያው ከልቤ ኢየሱስ ክበር ብል አይሰለቸኝም ዘውትር ባሞግስ እንዲያው ከልቤ ኢየሱስ ክበር ብል አይሰለቸኝም ዘውትር ባሞግስ ክበር ጌታ ክበር ጌታ ክበር ጌታ የኔ መከታ ንገስ ኢየሱስ ንገስ ኢየሱስ ንገስ ኢየሱስ ስምህ ይቀደስ ክበር ጌታ ክበር ጌታ ክበር ጌታ የኔ መከታ ንገስ ኢየሱስ ንገስ ኢየሱስ ንገስ ኢየሱስ